ጤና ይስጥልኝ። ሞተማ ምልደው
እግዚአብሔር ይመስገን እንትን ጫውታ ነበር ዊን ያለው ማለት ነው።
እሺ
ከዛ ልክ ጫውታው ካለቀ በኋላ ከሰላሳ ደቂቃ በኋላ ወደ ሲስተም ላይ ነበር። ከዛ ወደ ቴሌብር ላኩት። ቴሌብርም አልገባም። እዚህ ላይም የለም ቀንሷል። ኮፎን ቁጥር ልንገርና ታስተካክላላችሁ።
ዊዝድሮ አድርጎ ነው አዎ ዊዝድሮ ከሆነ ከዝውውር ታሪክ ላይ ያልገባሉትን ፎቶ አንስተው ነው የሚልኩት። ኩቦን ቁጥሩን አይደለም
withdraw ብዬ ነው እኮ ተጨማሪ የሚለው ውስጥ ይግቡና የዝውውር ታሪክ የሚላለ ከዛ የባንክ ዝውውር ውስጥ ይግቡና አሁን አልገባልኝ የሚያሉትን የገንዘብ መጠን ፎቶ ያሉትና በቴሌግራም ይልካሉ።
እሺ እንትን ቁጥር ያዘኛ ነው ቴሌግራም
እሺ ይገባል።
ይላኩልንና እናስተላልፍሎታለን።
ምን with- win ያለው እንትን coupon win ያለውን አይደለም እ የሚሉትን ይስሙኝ፣ የሰሙኝ ስላልሆነ ነው። ተጨማሪ የሚለው ውስጥ ይግቡ።
እሺ ከዛ የ- የዝውውር ታሪክ የሚል አለ።
እሺ ከዛ የባንክ ዝውውር ውስጥ ሲገቡ ያስተላለፉት የገንዘብ መጠን ሁሉ እዛ ላይ ይቀመጣል። አሁን አልገባልኝም ያሉትን ፎቶ ያዙና በቴሌግራም ይልኩልናል።
እሺ ቁጥር የያዙ የኛን የቴሌግራም
እሺ እሺ ዜሮ ያዘ ዘጠኝ ዜሮ ዘጠኝ ሰባ ስምንት ዘጠኝ ሰባ ስምንት አስራ ስድስት አስድስት ሰላሳ ዜሮ ስድስት
አሳ ዜሮ
አስራ ስድስት ሰላሳ ዜሮ ስድስት
እሺ